ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምደውለው።
ትናንትና ወጪ አዝዤ ነበር እናት ግን እስካሁን አልገባልኝም።
እሺ ከዝውውር ታሪክ ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
ግን reference number የለውም ነበረ ሁለት ሺ አምስት መቶ ብር ብቻ ብሎ ነው branch ምን ላይ ነው ማየው?
branch ሳይሆን ባንክ transaction ውስጥ ነው የሚያዩት።
okay ከዛ በምን ልላክልሽ?
ቴሌግራም ቁጥር የያዙ
okay ዜሮ ዘጠኝ ሰባ ስምንት
ይቅርታ እንዴ እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ